ካልሆነ በቃ እናናግረዋለን። ሄሎ ነው ሄሎ ጤና ይስጥልኝ።
አብሮ ይስጥልህ። እንዴት ነህ?
ይባል
አለሁ እግዚአብሔር ይመስገን። ከየት ነበር?
ከዚህ ውጭ ግን ነው የምደውልልህ።
እሺ አ፣ ባለፈው ቅሬታ አቅርበ ነበረ እ፣ እኛ እ?
ከዛ አ፣ ያለው አ።
ሰዎችን ስልክ እያነሳላል እንዳለ እሺ
አነሳለህ አገኘህ ከሞ ያው ድጋፍ አዎ፣ ሰጠህ?
አይ ተገናኝተናል፣ አውርተናል።
ስለዚህ ቅሬታ መፍትሄ አግኝተዋል
አዎ already እንግዲህ ያው ይጠብቃለሁ።
እ፣ አውርታችኋል አይደለ? ተነጋግራችኋል።
እ? አዎ አዎ በጣም ጥሩ። እሺ ደስተኛ ነህ ግን በዚህ ሂደት
ያው እንግዲህ ለውጡን እንግዲህ የማየው ከዛ በኋላ ነው።
ማለት በኋላ ነው።
የነበር ቅሬታ ወደ ጥሩ ዙሪያ ነው። ስልክ አነሳም እ፣ አዎ።
ከዛ፣ እ፣ ስለዚህ አሁን እሱ በእሱ ምክንያት ደግሞ delay delay ሆኖብኛል ትእዛዜ ነው።
እህ፣ እ፣ ስለዚህ ተነጋግራችኋል ግን አዎ እሺ፣ እሺ። እሱን ለማወቅ ነው እሺ ለመልካም ጊዜ
እሺ እሺ